hello ጤና ይስጥልኝ።
አብሮ ይስጥልን።
ሰላም፣ ምን ልርዳዎት?
እ ጥያቄ ለመመለስ ነበር።
እሺ፣ ቪዲዮውን በደንብ አይተውታል?
አዎ፣ okay። እሺ፣ ማን ልበል ስም?
ነጂባ ከድር።
ነጂባ ከድር። ትናንት ደውሎ ነበር?
አይ ቅድም ነው የደወልኩት።
ቅድም። okay። እሺ፣ ኢቲኤስ የጥሪ ማዕከል ከሌሎች የጥሪ ማዕከል በምን ይለያል?
እ ከሌሎቹ የሚለየው ሳንጉላላ በደ- በ- በማንኛውም ሰዓት የምዝገባ ሂደት በማድረግ እና ጊዜያችንን ለመቆጠብ Okay። እሺ፣ ሁለተኛው ጥያቄ ኢቲኤስ የጥሪ ማዕከል ምን አይነት አገልግሎት ይሰጣል? ምን ምን?
የበረራ ዋጋ ማሳ- የበረራ ዋጋ